Neste investiguei se vai como lerdó.
አዎ በቴሌግራም ላክ ስላላችሁኝ ላኩታ።
እሺ ምን ነበረ?
እ እምቢ ብሎኝ ነው አካውንት ለመክፈት
እህ?
አካውንት ለመክፈት እዛ በስዊስ
አካውንት ለመክፈት አዎ እምቢ ብሎኝ ነው ምን እንደሆነ እስኪ እይ
እሺ ልካሃል ቴሌግራም ላይ አዎ ዜሮ ዘጠኝ ዜሮ ሶስት እየወጣ ነው ይላል ማን ነው ስምህ?
መሐመድ መሐመድ ነገ ይላል
አህመድ አልወጣም።
ነኝ በል እስቲ አህመድ ነኝ በል መሐመድ መሐመድ እሺ መሐመድ በል እዛው ላይ አዎ መሐመድ ነገ ይላል
መሐመድ ነኝ ብለህ ጻፍልኝና ልሂድ ቴሌግራም ላይ
አይ